ሄሎ ሄሎ፣ ጤና ይስጥልን። አያን ዲዛይን
አብሮ ይስጥልኝ።
ሰላም ነው?
እንዴት ነሽ?
እ, ሀዊ እባላለሁ ከ We Plus Solution ነው የምደውለው።
እሺ
ባለፈው application አችን ላይ ተመዝግባችሁ ነበር አይደል?
በምንድን ነው እንትን
We Plus We Plus Solution
ምን አላስታወስኩም።
አያን ዲዛይን ነው አይደል?
አዎ
We Plus application አችን ከሀምሳ በላይ የተለያዩ አገልግሎቶችን በአንድ ላይ ማግኘት የሚያስችል ሲሆን
እም፣ እንደ እናንተ አይነት አገልግሎቶች ሱቆች፣ ቡቲኮች፣ ጸጉር ቤቶች፣ ሬስቶራንቶች እና የተለያዩ ከሀምሳ በላይ የሆኑ አገልግሎቶች የሚመዘገቡበት እ፣ application ነው። የኦንላይን ገበያውን ለማሳለጥ የተሰራ application ነው እና እሱ ላይ ተመዝግባችሁ ነበረ። system ላይ ነው ያገኘሁት ስልካችሁን እና ስማችሁን።
እንጃ እኔ እርግጠኛ አይደለሁም። ሌላ ሰው ተመዝግቦ ሊሆን ይችላል። እኛ ሰው እም፣ እሺ እ፣ መጠቀም አትፈልጉም አገልግሎቱ?
እ፣ የለኝም። know-how ራሱ የለኝም። እንትን ሀሳቡ ማለት ነው።
እም፣ እና- እሺ እ፣
እስኪ ወይ ልደውልና ሌላ ድርጅት ምራን የሚያደርገው ሰው ሌላ ስለሆነ እ፣ እሱን ደውልልኝለት። ከዛ በኋላ አሳውቅሻለሁ።
እሺ እሺ፣ አመሰግናለሁ። መልካም ቀን።
እሺ እሺ፣ አሜን። እሺ ለሁላችን